Hello ጤና ይስጥልን በስትቤት ሰላም
ጤና ይስጥልን
አደርክ አለን አለን ሰላም ነው
እናንተ ለዛሬ ደውሉ ተብለ ነበርና እሺ ምን ነበር ደዋውለን ነበር ግን ነው መጀመር እሺ እሺ ጨርሳችኋል ብር አስገብታችሁ አዎ ሁሉ ነገር ጨራርሰን
ለ installation ምናምን ነው አይደል አዎ ለዛ አንዴ ጠብቀኝ እሺ አንዴ ጠብቀኝ ማን ልበል ግን ስምህ አለም አለማየሁ ወልደ ማርያም
አለማየሁ ወልደ ማርያም ብሩክ ነህ አይ አይደለሁም ብሩክ ላገናኘው ችግር የለም በቃ ያለው አለማየሁ ወልደ ማርያም የሚል hello አቤት አቤት አንዲት ኩል ላክልህ መንጋር አነ አላወኩም
እዚህ ትናንት ተዋውለን ነበር እ እሺ እሺ እንትን ነው እ፣ አለማየሁ ነህ እሺ ኤኒ ዲስኩን በቴሌግራም ላክልን በዛው እሺ በሰፖርት ቴሌግራም በዚህ ስትሬት ነው በዚህ እ፣ በሰፖርት አይ ዜሮ ዘጠኝ ዜሮ ሶስት ትናንት እኮ ፋይል ልኬልሃለሁ በሱ ዜሮ ዘጠኝ ዜሮ ሶስት ቁጥር ተልኮና ዜሮ በቴሌግራም ዘጠኝ ዜሮ ሶስት ልንገርህ
ያዘው ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አ በሱ ላክልን ለብሩክ ብለህ ጻፈው እ?
ለብሩክ ብለህ ጻፈው
እሺ